ሰላም ጤና ይስጥልን Best Bet።
ጤና ይስጥልን። withdraw ነበረ በዚህ ስልክ እሺ ስንት ብር ነው?
አራት ሺህ ብር እሺ ወደ ቴሌ ብር ነው።
አዎ
ንገረኛ የ Best Bet ቁጥርን።
ይሄ ስልክ ቁጥር አስራ አንድ
እሺ የደወልክበት ነው።
አዎ እሺ አንዴ ጠብቀኝ።
እሺ
ዛሬ ነው ያደረከው?
አንተ ማር ምስባህ እንዴት ናችሁ? ደህና ናችሁ?
አራት ሺ ወደ ዜሮ ዘጠኝ አስራ አንድ ዜሮ ሶስት አርባ አንድ ሀምሳ ስድስት አዎ አዎ
approve አድርጌልሃለሁ። እሺ balance ሆኗል፣ check አድርገው። እሺ እናመሰግናለን።